Hello hello yes, good evening, sir.
అవుతుంది సార్ మీ- అదే నాదే మీ పేరు, మీరు కాదు.
ఆ, ఏంటి సార్ షూర్ ఉండాలన్న Yes, yes, yes. Yes, yes, yes, yes, da, auzi? Da, eu nu e trebuie să spui, dar, de fapt, mare, e sus și vorbim, nu mi-o să spui, de fapt, să mă mai level, da. Hello, să mă mai level. Și bulu sunt mulțumim. Iosif, mă? E, Și Iosif Muna. Hai că mi-am gândit. Latu. E, dar și Iosif ማለት ነው. አዲስ አበባ ውስጥ ነው የሚገኘው? እሺ፣ በእርግጥ የደወልኩበት- የደወልኩት ቁጥር የእርሶ ነው? 973 13 ታዋቂ ነው። እሺ፣ ስለዚህ በዚህ ስልክ መልሰን ደውለን እናሰንቆታለን። እ፣ መረጃ የስልክ ለቅቡ ራሳችን መልሰን ደውለን እናሰንቆታለን። እሺ? እሺ፣ እሺ፣ ሄሎ፣ ይሰማል? እሺ እ፣ በ- በየወሩ የተጣሪ ሶስት ሺህ ብር ተቋማ ላይ የሚለቀቀው ማስታወቂያ ተብሎ ደውል ነው። እሺ፣ እሺ። ስለዚህ አቶ ዮሴፍ እንደውላለን ብለህ መረጃ ነገ በስርዓት እንደውላለን። የስልክ እንዳይቆጥቡ ነው፣ እርሶ መልሰኛ አድርገን እናሳውቃለን ብለህ መረጃ በዚህ ስልክ ይደውሉታል። የስልክ ሄዶ ነው። አዎ፣ ደውለን ራሱ እንደውለን እናሳውቆታለን።
ብዙ ጠይ ፈልጎ አዎ፣ ምን ችግር ነው። በዛ ነው ይህ ክስ የሚቆጥቡት ነው። አብዛኛው ክሶቻችን ደውለን ረጅም ታስባቸው በስ ማስረዳቸው ይቆጣልና ለዛ ነው እንዲህ የሚሉት።
እንዝላል እሱ ጋር አታንሱ ጀምሮ ነው አዎ፣ ስለዚህ እኛ ደውለን እናሳውቆለን። ስለ ደውለን እናመሰግናለን። በዚህ የሚፈልጉት ቃል ሁኔ ለዛርቲ እንደተልበና ነው ምንም ችግር የለም። ራሳቸው ደውለን እንልካለን። እሺ፣ መልካም ጊዜ ዮሴፍ።
ሻው